ሄሎ
ጤና ይስጥልኝ። ሄሎ ቪዛ ሚልኪ ነኝ። እባክዎ ማየት የጉዞ መረጃ አሁን አውጡ።
ሎዛና አሁን የጠበቃ ስልክ ተቀብዬ ነበር። አሁን ሳንቲም ዘግቶብኝ ነው።
እሺ ትራንስፈር ላድርግልዎት። አንድ ሰከንድ።
እሺ ሄሎ ጤና ይስጥልኝ።
ሰላም ነው። አገኘሽልኝ?
አዎ ቢቻለ አየሽኝ?
ለብቼ ባየሁት መሰረት አይቻልም።
አይቻልም። አየሽው አለ አዎ አየሁት አይቻልም። ምናልባት የተሳሳተ website ገብተው ከሆነ እስኪ ደግሞ ያጣሩት።
እሺ እሺ፣ ድጋሚ አየዋለሁ። በቃ እሺ እሺ እሺ።
እሺ።
ተጨማሪ ጥያቄ አሉት?
የለኝም። አመሰግናለሁ።
እሺ ወደ ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን።
እሺ፣ ቢሮአችሁን አትነግሩኝም?
አዎ currently ማሳወቅ አንችልም እ፣ ቢሮአችንን
ኧረ ተይ፣ ኧረ ተይ
እ፣
እ?
ይቅርታ ማሳወቅ ስለማንችል ነው አሁን።
እሺ፣ እሺ።
እሺ እሺ